Hello ሰላም ጤና ይስጥልን።
አብሮ ይስጥልን።
ታችብችብ ነበር የምደውሎት።
እ የ game አሸናፊ ሆነዋል አይደለ?
አ Okay። የት አካባቢ ነው የሚመጣሉት?
እ የት አካባቢ ነው የሚመጣሉት?
እኔ ደሴ አካባቢ ነው ያለሁት።
የት አሉኝ?
ደሴ ደሴ።
እ ምን ነበር ያሸነፉት?
ሽንኩርት ምናምን መሰለኝ።
Okay። የሽንኩርት የምናምን ፓኬጅ እሱ ነው አሸናፊ የሆኑት?
አ ይቅርታ፣ እዚህ ያለ ቤተሰቦች፣ ዘመድ፣ ጎረቤት ምናምን የለዎትም የሚቀበልልዎት?
የት እዚህ አዲስ አበባ
እና ሰው እንፈልግ እሱ እ
እሱ ሰው እንፈልግ እ አዲስ አበባ መቀበል የሚችል እዚህ አዲስ አበባ ስለሆነ ማድረስ የምንችለው።
ምናልባት በዚህ ስልክ ነው የምንደውልለት።
አዎ በዚህ ስልክ መደወል ይችላሉ። የሚቀበለውን ሰው ቁጥር ያሳውቁንና እኛ እንሰጥሎታለን።
ምናልባት Okay፣ መልካም ቀን።